ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ይቅርታ ይፍቱ ከችፕ ነበር የምንደውለው።
እሺ ዛሬ የሚመጡ item ኦች ነበሩት እና አጋጣሚ መኪናችን ተበላሽቶ ማድረስ አልቻልንም። Sorry
እ፣ ስለዚህ ነገ ይመጣል። ትላንትና አዎ።
በጣም complaint አደረግ ነበር ዛሬ እና ትላንትና።
አዎ።
በነገራችን ላይ ልክ ነው። ጌታው በጣም ይቅርታ። ሁለት item ነው ያሉት።
ሁለት item ነው ያለኝ። አዎ ሁለቱም item ኦች ላይ ለይቅርታ ያክል ሁለት ሁለት ኬጂ በነፃ እናመጣሉታለን።
እ፣ ስለዚህ ነገ ይመጣል። እርግጠኛ ነሽ?
አዎ፣ እና ሳ- እርግጠኛ እንትን ነኝ።
እንዳለ ውሸታም እንዳሉ ትላንትና ዛሬ ይመጣል ነበር ያልኳቸው።
አዎ።
ሀያ ሰባት አይደል ሚላን delivery።
አዎ ልክ ነው። ጌታው
ስለዚህ ነገም ብያቸው እንትን እንዳለን። ስለዚህ ነገ ይመጣል።
አዎ ነገ ይመጣል እናደርስሎታለን። በጣም ይቅርታ።
አመሰግናለሽ።
እሺ መልካም ምሽት።
አመሰግናለሁ።